ቤት ከራረኝ እባክህ ምንድነው?
cash cashier code ዋን ልንገርሽ እናት።
እሺ ይቻላል፣ ንገረኝ።
አስራ አንድ ሰባ አራት
አንዴ ጠብቀኝ። እሺ
አስራ አንድ ሰባ አራት አንዴ ጠብቀኝ አባት።
እሺ
እሺ ንገረኝ። አሁን አስራ አንድ ሰባ አራት እሺ ሀያ አምስት ሰባ አንድ ሀያ አምስት ሰባ አንድ እ
እሺ አርባ ብር አለክ። እሺ አባቴ ሄደህ መውሰድ ትችላለህ።
እሺ thank you በቃ።
እሺ እኛም እናመሰግናለን። መልካም ቀን።
እሺ